የለም አቤት ሰላም ነው ጤና ይስጥልን ቤተሰቤ አለን። ትላንት ትላንት withdraw አድርጌ ነበርና እሺ እስካሁን አልገባም።
ስንት ብር ነው
ሀምሳ ሺህ
እሺ ቤተሰቤ ቁጥር ንገረኝ ምን አልሽ? እዚህኛው ሰባ ስድስት ይሄኛው ነው
ሰባ ስድስት ሀምሳ ሰባት ሀያ ሶስት ሀያ ሶስት እሺ ትንሽ ጠብቀኝ ትናንት ነው ያልከኛው
ምን አልሽ?
ትናንት ነው ያልከኝ አይደል ትላንት አዎ።
ሄሎ ወይ
ኮንፊርም አድርጊላለሁ ይገባላል